Hello ጤና ይስጥልን ቤት ቤት
እንትን አንድ ሺህ ብር አንድ ሺህ አምስት ብር ነው አንድ ሺህ ብር እንትን ብዬ እስካሁን process እያደረገ ነው።
በደወሉበት ቁጥር ነው። መቼ ነበረ?
ከትናንት ወዲያ ምናምን
ከትናንት ወዲያ አዎ፣ ከትናንት ወዲያ
በአስራ ስድስት ማለት ነው።
ነው በቃ ሊሆን ይችላል።
ስንት ብር ነው?
አንድ ሺህ ስንት ነው? አንድ ሺህ አምሳ ብር ነው። ብቻ ሶስት ቁጥር ነው ያዝኩት። አንድ ሺህ አምሳ ብር ነው መሰለኝ። አንድ ሺህ ብር ነው ግን ይዞል ደግሞ አንድ ሺህ ብር ነው።
አንድ ሺህ ብር እ
በቻፓ ነው አይደለ?
መሰለኝ
እሺ processing ላይ ነው። ለቻፓ እናሳውቅሎታለን። ትንሽ ይጠብቁን። እሺ እሺ እሺ